ከዛሬ እንዴት አልሆነላችሁ? ጤና ይስጥልኝ።
ወይ ፍሬሽ ኮርነር አ
ከአሽፔ ነበር የምደውልልዎ። ኢክራም እባላለሁ። ስሞትም እሺ አልበል
የሚያምረው ስሞትም አልበል የሚያምረው
እ እ የሚያምረው እሺ የሚያምረው አ ወይ ይሄንን እሺ፣ እሺ።
ሳምንት ምንም አይነት ቆራጭ ነው?
ትራንዛክሽን ቁረጭልኝ፣ ኧረ ቁረጭልኝ። አ ካሽ ቁረጭና ደረሰኝ ስጥ። ምን አልሽኝ? ማየት ይህን ሳምንት ምንም አይነት ትራንዛክሽን አላ- አላደረጉም ነበር በፖስት ማሽኑ። ያጋጠመው ችግር አለ ምናልባት?
ችግር የለም ካለ እደውልልሻለሁ።
እሺ ለሌላ ጊዜ ማንኛውም ችግር ካጋጠመው ዘጠና ሶስት ዘጠና አምስት ደውለው እርዳታ ማግኘት ይችላሉ።
እሺ መልካም ቀን።
ቻው።